ሄሎ ጤና ይስጥልን።
አብሮ ይስጥልን።
ሲስተር ካፌ ነው?
አዎማ
ይቅርታ፣ ሲስተር ካፌ ነው።
አዎ እናት ከ አሪፍ ፔ ነበር የምደውለው ደንበኛችን አሪፍ ፖስ ማሽን እ?
አሪፍ ፔ ፖስ ማሽን አሪፍ ፖስ ማሽን ነበር።
እሺ።
ምናልባት POS machine ኑ ላይ ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
እ፣ POS machine ኑ አይሰራም
ይቅርታ ምናምን አይሰራም።
አይሰራም።
ያው ቆይ ምን ቆይ ገጠሙት ደንበኛችን?
እኔ እንጃ። cashier ዋን ታናግሪያት
እሺ እ፣ እ ደስታ እሺ እሺ
ይሰራል እንጂ ባለፈው እኮ ሰርታበት ነው የሄደችው። ሄሎ
ጤና ይስጥልን ደንበኛችን አብሮ ይስጥልን።
ከአሪፍ ፔ አሪፍ POS machine ነበር የምደውልሎት እሺ ምናልባት POS machine ኑ ላይ ያጋጠመው ችግር ካለ ለመጠየቅ ነበር።
አይ የለም መሽለትም መተ ነበር የሆነች ልጅ እሺ ደንበኛችን ምናልባት ችግር ተቋማት ነው ካጋጠመው የሄደችው።
እሺ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
ዘጠና ሶስት ዘጠና አምስት ላይ ዘጠና ሶስት ዘጠና አምስት እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
ችግር የለውም። እሺ ላኩልሽ text